ያስልን እግዚአብሔር ይመስገን። ሰላም ነው።
ሰላም ነው።
እግዚአብሔር ይመስገን።
ኢቶ እንትን እሸት ጆንስ ነው የምትሉት ነው አይደል? ኢቶ ምስኪን ነው።
አ፣ አ፣ የኢየሩሳሌም ጉብኝት አለ ምናምን ብሎ ሰምቼ ነበር። ኢቶ ላይ አይቼው አይ እኛ ላይ ሳይሆን ማስታወቂያ የተለቀቀበት ላይ ነው እሱ ቁጥሩን ማግኘት የሚችል አ አ
ማስታወቂያ የተለቀቀበት ላይ
አ ስልኩ እዛ ላይ አለ።
ስላልወጣልኝ ብሎ ነው። ስብሰባ በሬት የጎንደር ነኝ። ስልኩን text አድርግ ልበይ ንገሪኝ።
አይ እዛ ላይ ነው የሚያዩት።
አላ አላውቀው ብዬ ነው በዝቶብኝ። እሺ እትዬ ትልቅ ሰው አልታየ ብሎ ነው። እንደው ይችንም በግድ ነው ያስኳት። እንደው ትጠልቃለች።
እሺ
text አድርጊልኝ፣ ትደጊልኝ ነው ትነግሪኝ።
አይ እኔም ጠይቄ ነው የምነግር- የምነግረው።
እሺ እግዚአብሔር ይስጥሽ፣ መልሼ እደውላለሁ።